ሰላም ሄሎ አሉ ሰላም ጤና ይስጥልን። Best Bet Best Bet ነው አዎ አዎ።
እኮ እዚህ የእናንተ customer ነኝ፣ ደንበኛ ነኝ። ግን አንድ ቀይ ያበራ ነጭ ያበራል ትኬቶቹ።
ምን ትኬቱ?
አዎ እናቴ፣ okay ሁሉም አልቋል።
ሁሉም አልቋል። ነጭ ያበራል፣ ሁሉም ያልቀዋል። ነጭ ያበራል። አንድ ቀይ ያደረገውና ከላዩ እንዳለ ነጭ።
okay እሺ፣ ስላላረመው ነው የሚሆነው። ትኬት ID ው ላከውና እንዲታረም እናደርጋለን።
አሁን የዛሬ የስምንት አለ የዘጠኝ አለ refund ነው?
የአስር አለ። አዎ refund ኦች ይሁኑ አይሁን አይታወቅም።
total odd ኡ
refund ኡ አይ refund ኡ ምናምን total odd ኡን አካፍዬ ምናምን አውቃለሁ።
በቃ እሺ፣ ግን ስላክልንና check እናደርግልን።
የኔ እስከ መቼ ነው ግን?
አሁን check እናደርግላለን።
አይ እስከ መቼ ሁሌ እየላኩ ነው። ነጭ የዛሬም ነጭ ይሆናል፣ የቅዳሜም ነጭ ነው፣ የእሑድም ነጭ ነው፣ የሰኞም ነጭ ነው። እ?
እስካሁን እንደዛ አላጋጠመንም ነበረ፣ ግን አሁን እ፣ ያንተ ምንድን ያንተ አይ እኮ ምንድን ነው ችግሩ? አሁን ግራ እ?
ገባኝ።
ምናልባት የ system ችግር ምናምን የ connection ችግር ምናምን ከሆነ አንዴ check ላድርግልህና
እሺ፣ እ፣ መልሼ እንትን ልበልልህ። reload ይደረጋል እዚህ።
እሺ።
እሺ አባቴ ስለደወል